አሎ
ይሰማል ደንበኛችን
ይሰማል ይሰማል። አሁን
ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ እንስጦት? ሄሎ
ሄሎ አይሰማም?
አሁን ይሰማል። አሁን ይሰማል።
እሺ ደንበኛችን ምን እንርዳዎት?
እ የጉዞ ሁኔታ እንዴት ነው ለማጣራት ነው።
ምን አሉኝ? ሄሎ